ቀን የተመደቡ ከዚህ ጀሮ ጀምሮ በል ጻፊ ብሎ ድሬ ባለ ሶስት ወር እንዲሰጣቸው የሶስት ናቸው። ሄሎ ድሬባ ኦየ እንዴት ነህ?
እግዚአብሔር ይመስገን።
ሞባይል ካርድ አልተገዛም እንዴ? ድሮ አሁን process እያደረጉ ነው፣ እያወጣ
በሀያ ተገዝቷል፣ ተገዝቷል፣ ተገዝቷል።
ተገዝቷል። አዎ፣ እሺ ወጪ እያደረጉ ነው።
እሺ ትሄድ ትምጣና ትውሰድ፣ አ አ?
ትምጣና ትውሰድ።
አይ ቆይ ሲወጣ ልጅቷ inform አታደርግም እንዴ?
እንጃ ትደውልልሻለች። እሺ ትደውልልኛለች አለች። እሺ